ሄሎ ጤና ይስጥልኝ እንዴት ነህ?
ጤና ይስጥልኝ።
ሰላም ነኝ እንዳልኩ
የጅጅጋ ኤጀንታችሁ ነበር። ሞሴ እባላለሁ።
እሺ
ቤቴሌም እፈልጋለሁ።
አንድ ላይ
ሄሎ ሄሎ
ሄሎ
ሄሎ ዮሴፍ ሰላም ነው ቤት እንዴት አደርክ?
ያለው እግዚአብሔር አለው ይመስገን።
እግዚአብሔር ይመስገን አለን። ገባህ?
አዎ ገብቻለሁ።
በቃ TeamViewer ላክልን።
እሺ እሺ እሺ